ሄሎ ሄሎ ጤና ይስጥልኝ።
ባብሎ ውስጥ ነው።
ፎቶ ኪሮስ
አዎ ከ Plus Solution ድርጅት ነበር ምደውልሎት።
okay። ምን ባረ እ ከዚህ በፊት We Plus Solution provider የሚለው መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
ላ እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን ምንም አይነት ክፍያ ሳይከፍሉ ከደንበኞች ጋር መገናኘት እና አገልግሎት መስጠት ይችላሉ።
okay። በ app ኡ ነው።
አዎ application ኡን already የተመዘገቡበት አለ።
እሺ We Plus Solution user የሚል አለ application የተጠቃሚዎች እ፣ ያንንም በማውረድ በመመዝገብ ድርጅቶትን ማየት ይችላሉ። በተጨማሪም ደግሞ ከአርባ አራት በላይ አገልግሎት ሰጪዎችን የታክሲ አገልግሎት ጨምሮ አለ። ያንንም መጠቀም ይችላሉ። ኦንላይን ላይ ብቻ ሲሆኑ notification ይደርሶታል። የሚፈልግ ተጠቃሚ ሲኖር notification ይደርሶታል። በዛ contact አድርገው አገልግሎቶትን መስጠት ይችላሉ።
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ